hello hello hello ça va avec les nattes እግዚአብሔር ይመስገን
ይሰማል ወይ ሾውን ለማየት ፈልጌ ነበር እና እንዴት እንደምከፍል እርግጠኛ አይደለሁኝ ለዛ የደወልኩት እሺ እንመዘግበውታለን ትኬት መቁረጥ የሚቻለው በቦታው የዛን ሰዓት ነው seriously
ስ- እ፣ ስም ማን ልበል ማህሌት
ማህሌት ማር ማህሌት ጌታቸው
ስልክ ቁጥር እስኪ ንገሪ ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰባ ስምንት ሰባ ስምንት አስራ ዘጠኝ ሰላሳ አምስት አስራ ዘጠኝ ሰላሳ አምስት no no ስልሳ ዘጠኝ
okay።
ስልሳ ዘጠኝ ሰላሳ አምስት
ቆይ ይቅርታ እንዴ እሺ ስምንት ሰዓት ነው ሁለት ሰዓት ላይ ነው ያለን ሁለት የስምንት ሰዓት ላይ የስምንት የስምንት ሰዓቱ ሰዓት እሺ በ- ብቻዎት ነው ከሰው ጋር ነው የሚመጡት ከሰው ጋር ነው ስንት ሰው ልበለው አንድ ሰው
ሁለት ሰው ማለት ነው አዎ፣ ከኔ ጋር ሁለት ነው እሺ ይዣለሁኝ
just አሁን reserve አድርጌያለሁ ማለት ነው ከዛ እ፣ ሞላ ምናምን የሚባል ታ- የለም እ፣ አይ በቦታው ቀድመሽ ካልተገኘሽ እ፣ ምናልባትም እ፣ ሊያዝ ይችላል ያው ፊት ወንበር ለመቀመጥ ብቻ ነው ይሄ የሚያገለግለው ቀድመሽ ከመጣሽ ፊት ወንበር ለመቀመጥ ማለት ነው
okay እሺ እሺ አመሰግናለሁ bye እሺ እናመሰግናለን